ሄሎ ሄሎ ሰላም ነው?
ሰላም ጤና ይስጥልን ቤተሰቤት።
አዎ፣ እንትን withdraw አድርጌ ነበር ስድስት ሺህ ብር እስካሁን አልገባልኝ።
እሺ መቼ ነበር ያረከው?
አዎ
ቤተሰቤት ቁጥር ከይ ነው።
አዎ
እሺ ትንሽ ጠብቀኝ check ላድርግልህ።
እሺ።
ቴሌብር ቁጥር 84 73 33 32 ነው።
አዎ
እሺ hello ወይ ገብቶላል። እሺ አሁን check አድርገው።
እሺ። ለምን እንደሚይዘው ግን ከአስር ሺህ በላይ ሲሆን confirm መደረግ ስለሚፈልግ ነው። እኛ ኧረ ኮንፊርም በስመ አብ።
ማድረግ ስላለብን ነው ስድስት ሺህ ነው።
እኮ። ይሄ መቼ ነበር የሞከርከው? ትናንታ
አዎ እኮ ሌላ ብር አውጥተህ አልነበረ?
አይ አይደለም፣ አሁን ነው እንትን ያደረኩት።
አይ ትናንት ያወጣው በቀን ያወጣው አስር ሺህ ሲደርስ እ።
ከዛ በላይ ሲሆን approve ስለሚጠይቅ ነው።
እሺ።
ኢንሻአላህ መልካም ቀን።
እሺ